ቴሌግራም ላይ ልክ ይላሉ ኤኒ ዲስክ ላክልኝ ይላል።
ሄሎ
ሄሎ አሸናፊ እንዴት ነህ? ሰላም ነው?
እዛ ብር
አለም አለም። ከቤስት ቤት ነው የምደውልልህ።
እሺ ሾፕ ምናምን ብለን ነበር። የት አካባቢ ነው?
እ የት አካባቢ ነው ሾፑ?
ሾፕ እም
ፍሩት ስራ ፍሩን ሰላም ነው። ቨርቹዋል ነው አይደለ?
አ በቃ ይቻላል፣ ችግር የለውም። ልክ ይላሉ ፋይሎች ምናምን ነው።
እሺ ካይሮን ነው ምንድን ነው? የትኛው ነው የምትፈልገው?
እ እንትኑ እ ጃር እንትማ ቀዩ ሮያል ያለበት ማለት ነው። ሮያል ምናምን ያለበት እስቲ ፎቶ ላክልኝ ምን አይነት እንደምትፈልግና ችግር የለውም መውሰድ ትችላለህ። ፎቶ ላክልኝ ምን አይነት ጌም እንደምትፈልግ።
ፎቶን እሺ እንትን ጋር ዲሽ ጋር ያለችዋ በዲሽ የምትጫዋ አራት ደቂቃ ከምናምን አምስት ደቂቃ የምትቆየው አለች አይደል?
አዎ ፎቶ ላክልኝ ቲቪ ላይ የሚያሳያቸውን game እና ችግር የለውም check አደርግልሃለሁ።
እሺ እሺ
እሺ